Hello
Hello ወይ ወይ አራት ሺ አምስት መቶ አምስት ብር without ሲሆን ዊዝ ደግሞ እሺ።
ሲሆን ደግሞ ሶስት ሺ ሶስት መቶ ብር ትጨምርበታለህ።
አራት ሺ አምስት መቶ አምስት እና ሶስት ሺ ሶስት መቶ ብር ዊዝን ከሆነ እሺ ሰባት ሰባ- ዊዝን ከሆነ ሰባት ሺ ስምንት መቶ አምስት ብር additional ሶስት ሺ ስምንት መቶ ስላለው ማለት ነው።
ሶስት መቶ ብር እሺ አዎ እሺ እናም- ያኛው ደግሞ አራ- normal without ደግሞ ከሆነ ደግሞ አራት ሺ አምስት መቶ አምስት ብር እሺ ቴንክ ዩ ምንም አይነት እሺ እሺ ይመጣሉ አሁን በቃ እሺ እሺ ጠብቃቸዋለሁ።